ዘጠና ስድስት ሀያት ነች ሀያት
ሄሎ ሄሎ ሄሎ አቤት አቤት ሄሎ
ሄሎ አይሰማም ይሰማኝ ይሰማኛል።
ችፕ ነው የደወልኩልዎት እሺ
እሺ ካሮት አልመጣልኝም ብለው ነበረ ዛሬ አልመጣልዎትም ዛሬ መጣ ሁሉም መጣ። አቮካዶ ነው የቀረኝ ዘጠኝ ቀኑ
okay ዘጠኝ ቀን አልሞላውም አይደል እሱ ነገ ነው የሚሞላው። እሱን እንደው እስኪ በጊዜ እሱን እንኳን አድርሱልን።
አዎ እሱ ችግር የለም ነገ ይመጣልዎታል ካሮቱን ግን ተረክበዋል አይደለ ካሮት፣ አዎ ሽንኩርትና እንትን ድንች ተረክቤያለሁ።
እሺ እሺ ያው ለሌላ ጊዜ ግን አስተካክሉ። በጣም ቆይተው ነው የመጣው።
እናስተካክላለን አዎ ልክ ነዎት እሺ እናስተካክላለን እሺ እሺ፣ አመሰግናለሁ። እሺ እሺ